በላይታቸው አይደለ?
አዎ ከጆሲ በርገር ኤንድ ፒዛ ቱና ፒዛ አንድ ያደረስከው ሰሚት ፍየል ቤት አይደል?
አይ አይ ፍየል ቤት ሆኖ ሰውየው ከስተመር እዚህ ነው ያለሁት እኮ ምናምን ብሎ አይ አስገድዶኝ አይደለም እኔ እኮ አሁን ለማስተላለፍ እንዲመቸኝ ሲስተም ላይ የነበረውን ብቻ ነው የምትነግረኝ። ፊና አላስተካክልልም። አሁን ካስተመር ቦታ ቀይሮብህ ከነበረ ኮምፒውተር ችግር ስለው ነው መጠየቅ የነበረብህ።
አዎ፣ ልክ ነሽ። አዎ፣ አሁን አዎ።
ግን ለእኔ ምንድን ነው ለእኔ እንዲመቸኝ ላስተላልፍልህ ነው። ለምን አንተ order ነበሩ ስለማታውቀው ነው። system ላይ የተጻፈው ሲ- ሰሚት ፍየል ቤት ነበር የሚለው አዎ ፍየል ቤት አዎ።
አርባ ሰባት ሰባ ስድስት አሳውቅ የላለሁ customer ያዘዘው እ፣ እንዳልደረሰው አንተ ምግቡን ይዘዋል እንዴ ፒዛውን አይ ሰጥቻታለሁ፣ ሴትዮዋ ችግር የለውም ምናምን ብላለች። የሆነ ሴትዮዋ ደግሞ ፒዛ አይደለም በርገር ነው ምናምን ስላለች ነው እንጂ ችግር የለውም ብላለች ልጅቷ።
እሺ ለማንኛውም እንዲያናግሯት እ፣ እንትን ብያለሁ ጽፌ ያለው እሺ እሺ፣ እሺ።
እሺ